hello hello hello፣ አቤት ሰላም ጤና ይስጥልኝ።
አብረሽ ነሽ?
ከቤት ቤት ነበር የምደውልልህ።
እሺ አውቄያለሁ። እንትን ነበር የሆነች ጥያቄ፣ ሁለት ነገር ነው actually ከእንኳን ከደወልሽ አይቀር እሺ፣
total goal total goal three way ነው የሚለው over ነው under?
እ? አይ total goal three way ነው የሚለው okay፣ እንደዛ ከሆነ ግዴታ ሶስት ነው መሆን ያለበት።
no እኔ ደግሞ የተረዳሁት እንዴት እንደነበር ታውቂያለሽ?
እ እ ማለት team one እና team two አላ እህ team one ቢያሸንፍም ቢሸንፍም አይ፣ ያው ማሸን ኳስ ላይ እኮ አሁን ሶስት ነገር ነው አይደል ያለው?
ልክ ነው።
መሸነፍ ማሸነፍና አቻ
እሺ እነ- እነዚህ ናቸው three way ያላ ይሄንን ነው three way ያለው
ነው አሁን ለምሳሌ total three goal under way ማለት እ፣ ግዴታ under አይደለም የሚለው I mean under ም over ም አይደለም ብለኸኛል አይደለም?
አዎ total goal three way ነው የሚለው አዎ እኮ እ።
እንደዛ ከሆነ total goal ኡ አሁን ለምሳሌ ባ- ባለሜዳ ሶ- እ ሶስት ለዜሮም ሊያሸንፍ ይችላል። ከሜዳ ውጭም ያለው ዜሮ ለሶስት ሊያሸንፍ ይችላል። even አንድ አንድ ለሁለት አሱ ቢወጡ ተደምሮ ግዴታ ሶስት የሚባለው ነገር መምጣት መቻል አለበት ነው።
አ፣ እንደ- እሷ እንደዛ ነው አዎ እንደዛ ነው።
በቃ በጣም ጥሩ ሌላ ደግሞ ትናንትና jackpot እና እንትን ቆርጬ ነበርና actually አንደኛው አ፣ አንደኛው ቤት የ- አልተሳካም እንደውም ወድቋል ግን ዲስ አላሳየኝም እኔ
ምንም ጃክ- አላሳየኝም ማለት ቮ- እንትን jackpot history ላይ ታየዋል።
የለም አላሳየልኛ በዚህ ስልክ ነው account ኤ
okay እስቲ ወይ ID ውን ትልክልኛለህ?
በቃ እሺ አይችልም ይሻላል እሺ እሺ አባቴ እሺ እሺ መልካም ምሽት።